ሄሎ
ሄሎ ጤና ይስጥልኝ ፊሊንስ ሆኖ ሎንስ information ፈልጌ ነበር።
እሺ አክሲዮን ይቻላል።
አክሲዮን ሽያጭ ማስታወቂያዎች እሺ እየሸጥን ያለ ነው አሁን አክሲዮኖችን አ፣ የአንድ አክሲዮን ዋጋ ሶስት አምስት መቶ ብር ነው።
ስንት?
አምስት የአንድ መቶ ብር ዋጋ ነው ያ- አምስት የአንዱ መቶ ብር።
አክሲዮን። አዎ እሺ አዎ አ፣ ዝቅተኛ ስንት ነው?
እ፣ ዝቅተኛው አርባ share ኦች ናቸው እየሸጥን ያለ ነው። ያ ማለት ከሀያ ሺህ ብር ጀምሮ እስከ ከሀያ ሁለት ሺህ ብር ሚሊዮን ድረስ ጀምሮ?
ያለው አዎ እስከ ስንት?
እስከ ሁለት ሚሊዮን ድረስ
እሺ በሚፈልጉት ቢ- በአቅሞች ቢሮአችሁ የት ነው?
ቢሮችን ቦሌ ገርጂና ልደታ አለ። የት አካባቢ ነው የገርጂ ያለው?
አፓርታምን ቦሌ ሆምስ በሚባለው መንገድ ያለው ነው?
አዎ ኮሪያ አ፣ እሺ አውቃለሁ አውቃለሁ።
ከኮሪያ ሆስፒታል ወደ አየር መንገድ የሚወስደውን መንገድ ይዘው ትንሽ ሄድ እንዳሉ ነጭ ህንጻ አለ።
በስራ ሰዓት አላቸው ሁሉም አዎ፣ ሁሉም አለን።
ሁሉም በሁሉም ቀን አዎ እስከ አንድ ሰዓት እሺ።
ድረስ አለ። እ፣ ምናልባት ዛሬ ይችላሉ ከሽያጭ ባለሙያዎች ጋር ላመቻችለት ቀጠሮ።
አ፣ ዛሬ እንኳን information ኡን ለመያዝ ነው እንጂ ሰሞኑን ነው አመቻች የሚመጣው ተ- እሺ።
ለስራ ወጣ ብያለሁ። አ፣ እሺ ይቻላል።
እሺ።
ስሞትን ማን ልበል።
ኤልያስ እባላለሁ
እሺ ማስታወቂያችንን እሺ።
ከምን ላይ ነበር የሰሙት?
ከቴሌቪዥን ከቲቪ ላይ። እሺ አ፣ ምናልባት እ፣ ቀድመው ወደ አዲስ አበባ የሚመጡ ከሆነ እ፣ ይደውሉልኝ እና ቢሮውን ጠቁሙታለሁ። ካልሆነ ደግሞ እ፣ ከነገ ወዲያ አውቃለሁ አካባቢ አ፣ ላይ check ቦሌ አድርጎታል።
ሆ- ቦሌ ሆምስ ያለውን አውቃለሁ።
OK እንደዛ ከሆነ እሺ መምጣት እ፣ ይችላሉ። ወይም check እሺ አደርጎታለሁ።
እሺ thank you እሺ እሺ መልካም ቀን።
እሺ